ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎ
አይ የቅዳሜ ጨዋታ ነበረና ስቱትጋርት የጀርመኑ አልተለቀቀም ውጤት
ውጤት አልተለቀቀም አዎ ማለት betting ላይ እንትን ብዬ ነበር እዚህ አልታረመም
እስቲ ጥያቄ ትኬት ነበሮት እኔ ንገሩኝ
ሰማንያ አራት ስልሳ አራት አንዴ ቆይ አንዴ ሰማንያ አራት ስልሳ አራት አይ ሰማንያ አራት አርባ ስድስት እሺ አርባ ስድስት ዜሮ ዜሮ እሺ
ሰባ አንድ ዜሮ አምስት
አስተላልፍ የለውታለሁ በኦንላይን ነው አዎ አዎ ኦንላይን አይደለም በቲኬት ነው
ምን አለ በቲኬት ነው በቲኬት ነው hard copy እሺ አስተላልፍሎታለሁ